ሄሎ
ሄሎ ጤና ይስጥልኝ።
ባለፈው አስ- አስተያየት ሰጥቼ ነበር እና እሺ ምንድን ነው የሰጠው አስተያየት?
ጥያቄ ሁሉ ተደባልቋል ለምን አይስተካከልም ብዬ ነበር።
አዎ ተናግረናል። system ላይ ተስተካክሎ ነበር። አሁንም እንደዛ ሆነብን።
አዎ ስልክ screen እንትን ነው smart ነው።
አዎ smart እ- እስቲ ስልክ ልንገርህና screenshot አድርገህ እስቲ ላክልኝ።
እስቲ እሺ፣ ንገሪኝ እሺ፣ እሺ እ፣ ቆይ አንዴ ጠብቀኝ።
እሺ
እ፣ በ message መላክ ትችላለህ እንዴ?
በ message setting ኡን አላስተካከልኩም እና በቴሌግራም ልክልሽ።
እሺ በቴሌግራም ዜሮ ዘ- እንደዚህ ባል እ፣ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት
ዜሮ ስድስት እ፣
አርባ ስምንት ሀምሳ
እሺ screenshot አድርገህ ላክልኝ። እሺ እሺ እሺ እሺ እሺ አመሰግናለሁ።